hello hello
ሰላም ነው አባት።
ሰላም፣ እግዚአብሔር ይመስገን።
information ፈልጌ ነው ፌስቡክ ላይ አይቼ ነው እንትናችሁ እሺ፣ ይቻላል።
እንደ ገበሬው ከገበሬው እንደሚባለው ነው።
አዎ፣ በ application ነው የሚያዙት። ይሄንን እንደዛ እ።
እንደዛ ነው። በ delivery ነፃ ነው።
okay ከገበሬው ግን በዚህ በእንደዚህ አይነት ነገሮች ማዘዝ አልችልም ማለት አሁን በደወልኩበት
በስልክ ምናምን አይቻልም። አዎ፣ application ኡን አወርደው እ፣ በ application ኡ ነው የሚጠቀሙት። location ይሞላሉ፣ እሺ።
ከዛ ያሉበት ድረስ እናመጣለን።
okay በስንት ቀን የሚደርስ ነው? ዛሬ ለምሳሌ ዛ- ዛሬ ካዘዙ ለነገ ይመጣል።
okay።
ግን እስከ group በ group ነው የሚታዘዘው እዚህ
እንዴት በ group ማለት ሌሎች በ group ማለት like አሁን ለምሳሌ ሽንኩርት ቅ- የ- የሽንኩርት group ላይ ለሶስት ሆኖ ነው የሚያዙት። ሶስት ሰው ለሶስት ሰው ስንት ነው የምትሰጡት?
የፈለጋችሁትን ያህል ከአንድ ኪሎ ጀምሮ እስከፈለጋችሁት አቅማችሁ እስከቻለው ማዘዝ ይቻላል።
ግዴታ ሶስት ሰው መሆን አለበት?
አዎ ሶስት ሰው መሆን አለበት።
ለብቻችንን በዛ አድርገን ማዘዝ አንችልም?
ለብቻ ሆኖ በዛ አድርጎ ከ- ከታዘዘ delivery charge ያደርጋል። አሁን ለጊዜው እኛ በጣም focus አድርገን እየሰራን ያለነው group order ላይ ነው። ለ delivery ም ነጻ ስለሆነ እ።
ለእንደዛ አድርገን ነው። በዛ ላይ ዋጋውም